ተነስተልኝ ተነስተልኝ ሀሚድ ነው።
ከቴሌ ብር ወደ Best Bet ማታ ሁለት መቶ ልኬ እስካሁን አልተሳካም። ደግሞ በቴሌግራም ደግሞ ልኬ ነበረ።
እሺ፣ ሪፖርት አድርጎላል ወይስ ገና ይደረጋል?
ሪፖርት አደረኩና በቴሌግራም ላክ ተባልኩት።
እሺ፣ check ላድርገውና አሳውቃለሁ። በዚህ ቁጥር ነው Best Bet?
በዚህ ቁጥር ነው።
እሺ፣ ማን ነበረ ስም ቴሌግራም ላይ?
መሐመድ
ብዙ መሐመድ ነው ያለው። በምን ልለየው?
መሐመድ ዑመር ይሳቅ ነው።
እሺ፣ hi ሀሚድ ብለህ ጻፍልኝ አሁን።
እ ሀሚድ ብለህ ጻፍልኝ አሁን።
ምን ብዬ ልጻፍልህ?
ሀሚድ ሐሚድ አዎ፣ አዎ፣ በቴሌግራም አዎ።
የደረሱ ቁጥሩ እሺ